አሉ
ጤና ይስጥልን። አሎ ይቅርታ ተመቼ ደወልኩ። ይሰማል አሁን ይቅርታ ተመቼ ደወልኩ። ቆንጆ ወጌሻ ለመማር ፈልጌ ነበር እናትዬ።
ይቻላል ስሞትም አለበት ትዕግስት ገላው ነገ የመጨረሻ
ትዕግስት ገላው
ነገ የመጨረሻው ቀን እንደሆነ አውቃለሁ እና ግን አልተመቸኝም ነበር ለሀገር ነበር
ችግር የለውም ስልክ ቁጥሮት ነው ይንገር
ዜሮ ዘጠኝ አስራ ሁለት ስልሳ አራት ሀያ ዘጠና ስምንት
አድራሻው የት ነው
አድራሻዬ አድራሻዬ ወደ ሲግናል
okay ሲግናል ያሉኝ
ሲግናል ነው ወይም እንግሊዝ ኤምባሲ እንግሊዝ ኤምባሲ
ማስታወቂያው ስለሚሄድ ነበር ያዩት ማስታወቂያችን
ማለት እንትን የወጌሻ ያለው ነው ሁልጊዜ ፍላጎት አለኝ ግን አልተመችኝም ነበረ ፍላጎት ነበር ጊዜ ነበርኩኝ okay በአካል ነው የሚፈልጉት ወይስ በኦንላይን አሁን መማር ይፈልጉት በአካል በአካል መማር ፈልጌ ነው okay እሺ የአካል class ያው እንደምታውቁ ነገ ስድስት ሰዓት ነው የሚጀምረው orientation ማለት ነው ነገ ስድስት ሰዓት ነው የሚጀምረው orientation okay class ኡ አስራ አንድ ሰዓት ተኩል ነው የሚጀምረው። ነገር ግን orientation ከስድስት ሰዓት ጀምሮ ነው የሚኖረን።
ከስድስት ሰዓት ጀምሮ ከስድስት ሰዓት ጀምሮ ነው የሚኖረን። okay እሺ፣ አጠቃላይ ሶስት ወር ነው የሚፈጀው class ኡ በሳምንት ሶስት ቀን ማለት ነው።
እሺ
በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ ምሽት አንድ ሰዓት ተኩል ማለት ነው የምንሰጠው ሰኞ፣ ሮባር ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ በእኛ በመረጥነው ቀናት ነው የምንሰጠው። አድራሻችን ሀያት ደራርቱ አደባባይ ተስፎ ሞል ጋ ነው። ተስፎ ሲኒማ የሚለው ነው ስልጠና የሚሰጠው። ነገር ግን ለ orientation ሲኤምሲ ኢኮኖሚክስ ህንፃ ላይ ነው orientation እዛ ነው orientation የምንሰጠው ከስድስት ሰዓት ጀምሮ ማለት ነው። normal class ኡ ግን ሀያት ተስፎ ሲኒማ ላይ ነው የምንሰጠው።
ሀያት ሀያት ጋር ያለው አደባባዩ ፊት ለፊት ጋር ያለው አዎ ተስፎ ሞል ስትይ ያሳይሻል። ተስፎ ሲኒማ እሱ ብቻ ነው ያለው። ያከፋፈል መንገዱ መጀመሪያ የትምህርት ሁኔታው ያው በአካል ኮሜዲያን እሸቱ ሙሉ የቤት ስልጠና ነው የሚሰጣት። ሙሉ ሳይንስ ምናምን ሙሉ ነው አልጎሪዝሙን ያስተምራቸዋል። ከአከፋፈል ዩቲዩብ አከፋፈል ጀምሮ ያስተምራቸዋል። እያዳመጥሽ ነው እናቴ? እየሰማሽ እየሰማሁሽ ነው፣ እያዳመጥኩሽ ነው እናቴ።
okay እሺ። እና ሌሎች ርዕሰ መምህራን ደግሞ የስብዕና ግንባታ class ኦችን ይሰጧቸዋል። በእንደዚህ አይነት ሁኔታ assignment ኦች እየሰራችሁ የመመረቂያ ቪዲዮ እየሰራችሁ ትመረቃላችሁ። ሰርተፍኬት እንሰጣለን ማለት ነው። የአከፋፈል ሁኔታው በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። የሶስት ወር credit hour ነው። በሀያ credit hour ነው። አጠቃላይ አስራ አምስት ሺህ ብር ማለት ነው። እስከ ነገ ስድስት ሰዓት ለሚከፍሉ ተማሪዎቻችን ግን አስራ አምስት ሺህ ብር ሙሉ ክፍያ ላይ ሰላሳ አራት percent discount አለ አስር ሺህ ብር ማለት ነው።
okay ማለት ሙሉ ክፍያውን ለከፈለ ማለት ነው።
ወሩ ሙሉ ክፍያ ከአስራ አምስት ሺህ ብሩ ላይ ሰላሳ አራት percent አስር ሺህ ብር discount አድርገናል። ያው የ discount ኡ ተጠቃሚ ወይም እስከ ስድስት ሰዓት ብቻ ነው የሚቆየው። already መዝግቤሻለሁኝ። አስቢበትና መክፈት ስትፈልጊ ደውይልን፣ account እንልካለን።
እሺ እናትዬ፣ ስለዚህ እዛ ነገ ስድስት ሰዓት orientation ኡ ላይ እችላለሁ እላለሁ።
payment ማስገባት አለብሽ እኮ እኮ account ኣችን text ታደርጊልኛለሽ ወይስ እንዴት ነው የማደርገው?
okay ላክልሽ?
አዎ text
okay አረግልሻለሁ። ሰው ካስገባሽ በኋላ በቴሌግራማችን ላይ በምንልክልሽ ስልክ ቁጥር
okay
screenshot ኡን ስምሽን ስልክሽን እና የአካል ተማሪ ነኝ ብለሽ ንገሪን፣ register ለማድረግ ማለት ነው። ነገ መታወቂያ
ሲያስወስድ ላኪልኝ link ኡን link ኣችን።
እናመሰግናለን። ነገ ስድስት ሰዓት ላይ ነገ ስድስት አመሰግናለሁ።
ሰዓት ላይ Thank you። ደህና ነሽ?
እሺ ለማድረግ እኔ ማስሽ ደስ ስትል በእናትሽ ጨዋ ናት በጣም